ጤና ይስጥልኝ አክስቴ መሀልሽ በኩል ልርዳዎት?
አሁን ቴሌግራም ላይ ጽፌ ነበር።
እሺ ማን በሚል ስም ነው የጻፉልን?
አይ አማኑኤል በሚል በዚህ ደውላ እናግራም ስትል
ምን አሉኝ?
ፔሜንት የቆየ ነበር፣ እሺ ፔንዲንግ ላይ ነበር።
እሺ ለማያችን አልተስተካከለሉትም?
አዎ ልክ screenshot ልክ ያለ በእንትን ቴሌግራም ላይ እሺ ቴሌግራም የሚጠቀሙበት ቁጥር አሁን የደወሉበት ነው?
አዎ አዎ
እሺ እያየሁልዎት ነው ያለሁት። እ መቼ ነበር የላኩልን?
ዛሬ
እሺ በዚህ ቁጥር እያወጣልኝ አይደለም። ልከውታል? በዚህ ቁጥር እያሳየኝ ልኬ አይደለም።
እኮ መልሶ ጽፎልኛል somebody
እሺ፣ please contact us በዚህ ዘጠና ሶስት ምናምን ላይ ብሎ
እሺ የ username ዎትን ማን ነው ያሉኝ?
username username እንኳን dot dot ምናምን ነው
okay እሺ ስሜ ምናምን አማኑኤል።
ጽፌበታል። አዎ አሀ እሺ አሁን በነገሩኝ ስም አግኝቼዋለሁ። እ ጉዳዮቱ እዚህ ጋር እንደተላለፈ ያሳየኛል ለባለሙያዎቹ።
አዎ አዎ እሺ
ስለዚህ አዲስ ነገር ሲኖር እናሳውቆታለን። ደውል
እሺ እሺ እሺ መልካም እሺ